አይወርድም አለበት አለበት ጊዮርጊስ እንዳለ እዚህ ማለት ጤና ይስጥልኝ ቪዲዮ ኢትዮጵያ የደንግ ማኮም ልዶ ይሰማል ብኝ
ሶስቱ አለበት
ጤና ይስጥልኝ ይሰማታል ብኛቸው
ማሽን በርሜል እንትኑ ማሽን የምትባል አስወብን ነበረ ጊዮርጊስ ፈንድሻ ማለት ነው።
እሺ ደንበኛሽ ነው የቢጃ አይዲውን ይነግሩኛል።
እ እ የ BGI መለያ ቁጥሩን ያውቁታል ይነግሩኛል።
መለያ ቁጥር ቢጫ ካርድ ቢጫ ካርድ እሺ ቆይ
hello
አቤት መለያ ቁጥ- እ መለያ ቁጥር ነው ያዥ
እሺ
አስራ አራት
አስራ አራት ይቀጥሉ ደንበኛቸው እሺ ሰላሳ አምስት
ሰላሳ አምስት ሀምሳ አራት
ሀምሳ አራት
አምስት
አምስት
አስራ አራት ሰላሳ አምስት ሀምሳ አራት አንድ አምስት ጊዜ እም። እሺ
ፋንዲሻ ባርና ሬስቶራንት ነው የእርስዎ ደንበኛቸው?
አ አ አ እሺ እሺ ምን የ draft ማሽኑ የተበላሸበት?
አ ሞ- ተቃጥሎብን ሞተሩ አቁሟል። አሁን እራሱ እየሰራንበት አይደለም
እሺ አስመዝግበው ነበር ከዚህ በፊት ደንበኛች?
እ አስመዝግበው ነበር ከዚህ በፊት?
አ አስመ አ ጠዋት አስመስግበን ነበረ።
እሺ እስካሁን ማንም አልመጣልዎትም technician?
እስካሁን ማንም አልመጣልንም። አሁን እሺ ደንበኛችን እኔ መልሼ ይሄን አስተላልፋለሁ ለሚመለከተው ክፍል አስተላልፌልዎታለሁ። እሺ ሌላ እሺ፣ ምንድነው ነው።
ነገር አለ?
ሌላ የለም።
እሺ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት የሚሰሙት ድምጽ በኋላ አስቀምጡ። መልካም ቀን።
እሺ እሺ እሺ